ጤና ይስጥልን ማለት ነው።
እንጃ ጤና ይስጥልን። የእኔ እመቤት እንደምን ዋልሽ?
እግዜር ይመስገን አባት።
ይሰማል?
አዎ ይሰማል።
እንትን አይቼ ነበረ Yaris compact የሚል የሁለት ሺህ ስምንት
አለን ሁለት ሺህ ስምንት እሱ እኮ እንደ- እንደ- እንደ- የት የት- ቦታችሁ የት ነው?
እኛ መስቀል ፍላወር እና ፓስተር እንገኛለን አባት።
መስቀል ፍላወር መስቀል ፍላወር እና ፓስተር
ፓስተር አሀ፣ መስቀል ፍላወር ጋር በኝና መስቀል ፍላወር ምኑ ጋር ነው? hello
ናዝራ ሆቴልን ያውቁታል አይደል አባት?
ምንቴ
ናዝራ ሆቴልን ያውቁታል?
ናዝራ ሆቴል? አዎ።
ናዝራ ሆቴልን ትንሽ ወደ ላይ ሲወጡ U-turn አል ነው።
እሺ በስተቀኝ በኩል በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የሚል አለ። አፍሮሊንክ
አፍሮሊንኩን አውቀዋለሁ።
አ በአፍሮሊንክ በቃ በአፍሮሊንክ ሞተር ትክክል ሲገቡ ማሊባባዎች ሬክላማቸው ይታያል።
ወደ ውስጥ ገባ ብሎ አ በሬክላሙ ትክክል ሲገቡ ፊት ለፊት እንገኛለን።
በቀጥታ እቺ Yaris compact የስምንት መቶ ሺህ እናዘጋጃለን የሚላለ የባንክ ምናምን እና እንደዛ በእንትን ላይ ነው ያየሁት ቲክቶክ ላይ ያ- Yaris compact አለን ስድስት ስምንት አስር አለን።
ሁለት ሺህ ስምንት compact ሆና አንድ ያየኋት አለች እና በእሷ ዋጋዋ ስንት ነው የሚደርሰው
ሁለት ሺ total ኡ? hello hello ተቋረጠ፣ ስልኩ አይሰራም። እም? hello ሄሎ ሄሎ ሄሎ መሪ። ሄሎ ሄሎ አይ ይቆራረጥ ሄሎ ሄሎ